ወይ ሄሎ
ሄሎ
አቤት ዋሽንግተን ህክምና hello ነው። ጤና ይስጥልን እንዴት ነሽ?
አብሮት ይስጥልን እግዚአብሔር ይመስገን።
የካ ኮተቤ
እሺ የካ ኮተቤዎች ምን ልርዳ brain MRI ነበር።
እሺ እግዚአብሔር ይመስገን።
contrast brain MRI እሺ price ኡ ነው ወይንስ አምቡላንስ ላክላችሁ?
አምቡላንስ ትልኪያለሽ ገንዘቡንም ታገናለሽ። በዛው ልንገራቸው አንድ ነጥብ አምስት ነው አደለ? የማራኝ አዎ አዎ አዎ።
ስንት ነው contrast?
እሺ ግን MRI አንዴ ቆይ brain MRI ያው ዊዝ ኮንትራት አም- እ፣ with contrast እሺ አምስት ሺህ ሶስት መቶ
cervical ም አለው አምስት ሺህ ነው hello?
cervical ም አለው እሺ
እ?
cervical ም አለው with contrast ማለት ነው። ሁለቱም brain ም cervical ም hello ስምንት ሺህ ስድስት መቶ ብር እ? እ?
brain MRI brain with contrast ስምንት ሺህ ስምንት መቶ ስድስት ስምንት finals